መኪና ልና ሄሎ መጥቼ ነበረ መስቀል ፍላወር እሺ
የቱ ጋር መሰልኩሽ እነ ሳሚ ምናምን የመኪና አስመጪዎቹ ምናምን ጋር ነኝ ቤቱ ጋር ነው እናንተ እ ምን መኪና ፈልገው ነበር?
ኦኬ ደውዬላት ነበር ኦኬ አንቺ ሌላ ነሽ የሆነ ቱዌልሲ ዲፎርጂ አሉ ብላኝ ነበረ ቫኖቹ እዛ ና ብላኝ ነበረ
እሺ ሁለት ሺህ ሁለቱን ለማየት ነው።
አ
እሺ መስቀል ፍላ መስቀል ፍላወር ምስራቅ በር ስጋ ቤት ጋር ይታዩታል።
ማን ማን ምስራቅ በር ስጋ ቤት ምስራቅ ምስራቅ በር ስጋ ቤት ፊት ለፊት አፍሮሊንክስ ሞተር አለ።
okay አይ የእናንተ መሸጫ ምንድን ነው የሚባለው ጠይቂ ልምጣ ማኒ ባባ እኮ በአፍሮሊንክስ ሞተር ትክክል ነው። በሬክላሙ ትክክል ነው የሚገቡት።
okay በዛ በኩል ልግባ
ቁጥር ልስጦት በይም ዜሮ ዘጠኝ አርባ አራት
እሺ አርባ አራት ያዘ ዜሮ ዜሮ
ዜሮ ዘጠኝ አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ እሺ እሺ